ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳው? እ
ጤና ይስጥልኝ ሲጠር አብሮ ይስጥልን።
የሆነ ቦንቾቹን አገኘን ጊፍት እ
ጊፍት- ጊፍት አገኘን ቦ- ቦንች
ፖይንት እንደ አገኘ።
አዎ እንዴት ነው ውዝድ ነው የሚደረገው?
ምንድን ነው የፕሊንኮ ነው?
አዎ እሺ እሱ የወሩ መጨረሻ ላይ- የቢንኮ ሳ- የቢንኮ ሳይሆን እ?
አዎ ጊንኮ ጊዜ ምንቸወት
ምን ምንቸወት የምለው ግን
እኮ እንትን ነው ፖይንት ነው አይደለ? ይሰጣል አዎ አዎ ስክሪንሹት ላክልን። አዎ ስክሪንሹት ላክ ብሎ ነበሩ። ወደ እሺ።
ወደ ወደ ቴሌግራም ልክላለሁ።
ማን ነው ስም ቴሌግራም ላይ?
ሳንኮ
እሺ ያው ይሄ የ tournament ኡ ነው። እሺ እንትን በወሩ መጨረሻ ላይ ይለቀቃል። የሁሉም እሺ ይገባልሃል ወደ account ክ። ያ እሺ ሁሉም አንዴ ሲያልቅ ስለሚለቀቅ ነው።
እሺ፣ sister ይገባል።
እናመሰግናለን።
እሺ እሺ።
አመሰግናለሁ። መልካም ቀን።